hello
ጤና ይስጥልን። እሺ ተመስገን ነኝ ከአዳማ ማለት ነው።
እሺ printer driver እምቢ ብሎኝ እሺ።
እየሰራ አይደለም።
አዎ ፕሪንተር ከሆነ IT support ገዛሄ ነው። እሺ የሚያስተካክልልህ። አዎ IT አዎ
እኮ እንዴት ነው የማገኘው? ስል ገዛሄ ነው። ስልኩ የለህም? የቴሌግራሙ የለህም?
ቴሌግራሙ የለኝም ወይ እንትን ታደርግልኛለሽ?
እሺ ቆይ ልንገርህ የቴሌግራሙ ስልክ እሺ ያዥ ዜሮ ዜሮ ዘጠኝ ዘጠና አራት
ዘጠና አራት
ሰላሳ አምስት
ሰላሳ አምስት ዜሮ ዜሮ ዜሮ ሰባት ዜሮ ዜሮ ዜሮ ሰባት አዎ እሺ እሺ ማ እዛ ላይ ጻፍላት። እሺ እሺ እሺ